ሰላም
እግዚአብሔር ይመስገን። ምን ልርዳዎት?
ነው?
አይሰማዎትም?
ይሰማል። ሰላም ነው።
እግዚአብሔር ይመስገን። ምን ልርዳዎት?
እ የ- system ኡ እንዴት ነው? ከየሁሉ system ቴሌ- ቴሌብር ምናምን የለውም፣ ጠፍቷል። አሁን እኛ መጠቀም የምንችልበት እንዴት ነው? ማውጣት ማስገባት የምንችል
እሺ HelloCash አለ? HelloCash ካለ አይሰራም።
HelloCash እየሰራ ነው። ሌላው ግን update እየተደረገ ስለሆነ ሲመለስ ያወጡታል። እ, ይጠብቁ።
okay። አዎ፣ HelloCash ም አይሰራም። ከእነሱ ጋር ደውዬ አይሰራም፣ ለጊዜው ተዘግቷል አለ።
አትዩ፣ HelloCash ጋር
አዎ።
withdraw ነው አይደል?
እ?
withdraw ነው የሚፈለገው።
አዎ withdraw ነበረ። እንዲያውም እ, ለ- ወደ HelloCash አስገብቼ ከዛ እምቢ አለኝና ስጠይቃቸው አይ ለጊዜው ተዘግቷል እ፣ ይስተካከል አሉኝ።
እሺ system update እያደረግን ስለሆነ ነው። ይጠብቁ፣ ይስተካከላል። እ, ሲስተካከል ያወጡታል።
anyway ቴሌብር ነው የሚሆነው። ለዚህ እንትን ቴሌብር እንትን ይላል። ሁሉም ሰው ተጠቃሚ የሚሆነው በዛ ነው።
አዎ ቴሌብርም ይመለሳል። system ኣችን update እያደረግን ስለሆነ ነው ደንበኛችን።
okay እሺ፣ ከምሳ ሰዓት ይጠብቁ። ከሰዓት በኋላ ይሰራል።
እሺ፣ እሺ።
እሺ እሺ፣ መልካም ቀን።